Donkey Tube ነው።
ሀሎ ሄሎ፣ ጤና ይስጥልን። ዶንኪ ቲዩብ ነው መደርደው።
ሰላም።
ጤና የዩቱብ ይስጥልን።
ስልጠና ፈልጌ ነበረ።
ይችላሉ ስሞትም አለበል
ኦኬ፣ በምን በምን መልኩ መ- ማለት ኦንላይን ምናምን ስልጠና አለ?
አዎ አለን። ኦንላይንም አለን፣ በአካልም አለን፣ ስሞትም አለበል።
okay፣ እሺ። ቆይ አይ፣ መረጃ ለማግኘት ነው። እመዘገባለሁ፣ እደውላለሁ መልሼ።
እሺ፣ እናመሰግናለን። መልካም ቀን።
እሺ፣ ቻው።
እሺ።